Hello ጤና ይስጥልን ChipChip
ሌላ Hello ትናንት order አድርጌ ነበረ እሺ እና እንትን ይሄ order ቁጥር የምንቀበልበት አለ አይደል? እንትኑ አዎ አዎ አ- እስካሁን አልደረሰኝም። ሁሌ ሳዘዝ ግን ወዲያውኑ ይደርሰኝ ነበረ።
እም፣ ስንት ሰዓት ላይ ነው group ኡ complete የሆነው
group complete የሆነው ሰዓቱን እዚሁ ላይ አይቼ ልንገርሽ። ቆይ እስኪ ማታ ላይ ነው ማታ አይደለም ስንት ሰዓት መሰለሽ? እ፣ ሰባት ሰዓት ከአርባ አካባቢ።
ሰባት ሰዓት ከአርባ አዎ complete
Okay የት ነበር location ኑ
አያት አያት አያት እ፣ ቲማቲም ነው አይደለ ስድስት ኪሎ አ፣ ቲማቲም ስድስት ኪሎ ሌሎችም ነገሮች አሉ። ቀደም ብዬ ሰባ እሱን ቲማቲሙን እንደውም መሸጥ ብሎ ነው ያዘው።
እም፣ የቲማቲሙም አልደረሰውትም ምንም ነገር አልደረሰኝም። ኮድ
እ፣ እች- እ፣ my order የሚል አለ አይደል app ኡ ላይ order የሚል my Okay፣ order እሺ፣ እሺ፣ እዛ ላይ ይገቡና ከዛ to pay አለ ከዛ receive የሚል አለ to receive እሺ፣ እሺ።
እዛ ላይ to receive ላይ ያሳዩታል ኮዱ የእያንዳንዱን አይተም እና ጋር ይደርስ እዛ ጋር ሊልክልኛል።
ከዛ አሁን አዎ driver ኦች ሲደርሱ ኮድ እም፣ ካሉት እዛ ላይ check ያድርጉና
እም።
ያሳዩቸው እሺ፣ አንቺ እንትን እንዳለ ነው የሚያሳየሽ deliver እንደሆነ።
አዎ አዎ እሺ እሺ መልካም